አየኝ እንዲያው ለምን አየ ለምን አየች ትተሽ ጠጋ ጠጋ ለምን አየኝ እንዲያው ለምን አየ ለምን አየኝ ኧረ ለምን አየ ለምን አየች ትተሽ ጠጋ ጠጋ የሰኔ ብልጭታ መስሎኝ ደረትሽ ብርቱ አስፈራልሽ ደንግጬ ባይሽ ለምን አየ ብለሽ ደንቆሽ ከመገብ ጥለሽ በታነሽ ጽድቅ ነበራ ሞላልኝ ብለሽ ሸበላ ፋኖ ብትበሲ ጎምላል አዴውኛ ትበይ ዘበናይ ስንት ቆንጆ አለው ባንቺ ታምር ለውጉድ ታምር ለውጉድ ውበት ደራርቦ ተጨንቆ ክቦ ክቦ ሲንድሽ ዋይ ይብላኝልሽ ይብላኝልሽ ይብላኝልሽ ይብላኝልሽ ይብላኝልሽ ይብላኝልሽ ይብላኝልሽ ይብላኝልሽ ላልተዳኝ ዓመት ለምን አየኝ እንዲያው ለምን አየ ለምን አየኝ ኧረ ለምን አየ ለምን አየ ትተሽ ትተሽ ተጋ ተረጋግተ ለምን አየኝ እንዲያው ለምን አየ ለምን አየኝ እንዲያው ለምን አየ ለምን አየ ትተሽ ትተሽ ተጋ ተረጋግተ ከአዝመራሽን ለሸጥ ቀንጥሰሽ ለመጸት አይቶ ለወደደሽ ሳሰሽ ካሏልሽለት ሰው ሰራሽ ጥበብሽ ቢታጠብ ይጠብ ያልተዳኘው ገላሽ ለነፍስሽ ያስፈር ከደጋት ጎቦ ባልቆ ከምሽት ፀሐይ አድምቆ ሲሰራሽ ኑሮ ሲያሳምር አመሉን ነሳይ ሳይችል ታምር ነው ጉድ ታምር ነው ጉድ ለፈራሽ ገላሽ ለሚሰበረው አይተይ ሳትረጂው ቀረ እንዳማረው ይብላኝልሽ ይብላኝልሽ ይብላኝልሽ ይብላኝልሽ ይብላኝልሽ ይብላኝልሽ ይብላኝልሽ ላልተዳኛ ዓመት ይብላኝልሽ ይብላኝልሽ ይብላኝልሽ ይብላኝልሽ ይብላኝልሽ ይብላኝልሽ ይብላኝልሽ ላልተዳኛ ዓመት